ሰላም ጤና ይስጥልኝ።
ሰላም አቶ ሰላም ሀብታም
እ አቶ ሀብታም ኖት አይደለም ተሳስቻለሁ። እ አሽከርካሪ ከሆኑ በዚህ ስልክ ቁጥር ተመዝግበው ነበረ።
አዎ እሺ ዊፕላስ ሶሉሽን ከሚባል ድርጅት ነው የምደውለው። ላ- የትራንስፖርት እሺ።
አገልግሎት ነው የምንሰጠው እና እ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ እሺ እ እሱም ድርጅታችን ከእያንዳንዱ trip ላይ አስር percent ኮሚሽን ይቆርጣል እና ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል።
እሺ ይህንን ያደረግንበት ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም እና ለምሳሌ የጡረታ የሕክምና የላቸውም እና የእኛ ድርጅት ደግሞ ይህንን ክፍተት ታሳቢ አድርጎ ነው አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዞ የመጣው okay እና ይህንን ሀሳብ እንዴት አዩታል? አብረውን ቢሰሩ
ይህ ጥሩ ነው ጥሩ ነው እሺ Plus Solution Provider የሚል application አለን።
እሺ ከ Play Store እና App Store ላይ ያገኙታል። እሱን አውርደው መመዝገብ ይችላሉ።
እሺ በተጨማሪም በቴሌግራም ይችላሉ። ስልክ ቁጥር እልክልዎታለሁ። በዛም መመዝገብ ይችላሉ። ጥያቄም ሀሳብ፣ አስተያየት ካሉት እዛ ላይ ማቅረብ ይችላሉ።
በቃ ስልክ ቁጥር እሺ ላኩልኝ።
እሺ እልክልዎታለሁ። አመሰግናለሁ።
እሺ መልካም ቀን እሺ።
ይሁንልዎት።
መልካም ቀን እሺ